ጤና ይስጥልኝ ድርገዛ ባኮተ ምንታዘዝ
ሀሎ ለው ጤና ይስጥልኝ ድርገዛ ምንታዘዝ
ሀሎ ጤና ይስጥልኝ አለን እግዚአብሔር ይመስገን ምንታዘዝ
አ፣ ቲቪ ላይ ቱታ አይቼ ነበረ እና አዲስ አበባ ነው እሺ።
ያለው የት አካባቢ ነው የት አካባቢ ነው
ቀይ መስቀል ጋር
ቀይ መስቀል ቀይ መስቀል
በቴሌቪዥን ያዩት ላይ ኮዲንግ ዘሪ ሄሎ ጤና ይስጥልኝ የቱ ጋ ኖት በቴሌቪዥን ያዩት ማለት ነው የሚፈልጉት መለያ ኮዲንግ ዘሪ ሄሎ
አቤት
ወይ የት አካባቢ ነው የሚመጣሉት ቦታውን ይነግሩኛል
አ
አድራሻዎትን ይነግሩኛል
ምንድነው የምትፈልገው?
አድራሻውን ትነግረኛለህ
ሆጤ ክፍለ ከተማ
እ፣ ቦሌ ክፍለ ከተማ የ- የልብሱን ኮድ ንገረኝ
እሺ
ኮድ የተመለከትከውን ኮድ
እሺ ሁለት አንድ
ሁለት አንድ
ሰላሳ ሰባት አራት
ሰላሳ ሰባት አራት ሶስት ሺህ ስምንት መቶ ብር ነው ዋጋውን አውቃል
አዎ
በቃ